Hello? ሄሎ
ሄሎ
ጤና ይስጥልኝ።
አብረስልኝ ምን ልታዘዝ? ቴሌቪዥን ያው message ገብቶብኝ ነው ከለ win ticket ምናምን ብሎ የሚባል message ገብቶብኝ ነው። ምንድን ነው እሱ?
እሺ፣ message ኡ ቴሌቪዥን game ነው። ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና እሺ
ሰባት ቁጥር ይጫኑና ቋንቋውን ይቀይሩት አማርኛ ያልኩት እሺ
ሶስት ቁጥር ላይ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
ጥያቄና መልሱ ሁለት ቁጥር ላይ ለመግዛት የሚላለው coin ግዙና እ መመለስ ይችላሉ።
እሺ
የእድል ጨዋታ ደግሞ subscribe ሲያደርጉ ደንበኛ ሲሆኑ እ ትኬት ይገባሎታል። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ይሰጡታል። እድሎትን ይሞክሩ።
እሺ እሺ እሺ እሺ መልካም ጊዜ።
እሺ ልውላችሁ።
አሜን። እሺ